ሄለው ሰላም ጤና ይስጥልን። ምህረት ከቺፕቺፕ ነበር የምደውሉት። ሰላም አለን አለን። ቺፕቺፕን ከጀመረን አንድ አመት ሞላን እና እርስዎ ደግሞ top customer ኣችን ኖት እና ለማመስገን ነበር የደወልኩሎት። እስካሁን ከኛ ጋር ስለቆዩ በጣም እናመሰግናለን። እና በዚህ ቁጥሮ ቴሌግራም ላይ link እልክልዎታለሁ። በዛ link መሰረት ቻናላችን ተቀላቅለው ሀሳብ አስተያየት እንዲሰጡ እንፈልግ ነበር። ይቅርታ
አለኝ አይደለ? community የሚለው ወይስ ሌላ ነው?
Okay። ቺፕቺፕ የሚለው የቴሌግራም ቻናላችን አሉት።
በቃ በላኪልኝ እና እልክልዎታለሁ። ሀሳብ አስተያየት መስጠት ይችላሉ።
አመሰግናለሁ።
እሺ፣ እናመሰግናለን። መልካም ምሽት። እሺ